hello
ደህና አደርክ?
እግዚአብሔር ይመስገን።
አንድ ሀገር ለማየት ነበረ።
እሺ ይቻላል።
ቀሰቀስኩ እንዴ?
አረ አረ አልቀሰቀስክም። ሀያ አራት ሰዓት open ነን።
OK እሺ፣ ድምፅ እንደዛ መቼ ነው?
አይ ስምዎትን ማን ልበል?
ለ- ለአራት ሰው ነው ስም- የስምንት ሰዓቱ እሺ ማን ማን ልበል?
ለወገን ወዳጄ
ለወገን እ፣ ወዳጄ
ለወገን የ- የፋዘር ስም የኔ ስም።
ወዳጀን አ፣ እሺ።
ለወገን የኔ ስም እሺ አባቴ ወዳጄ
በስመ አብ።
ወደድከው በጣም ስልክ ቁጥር
ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ዘጠኝ ስልሳ ዘጠኝ ዜሮ አንድ
ዜሮ አንድ ሀምሳ አንድ ሰላሳ ስድስት ሀምሳ አንድ ሰላሳ ስድስት አ፣ አድራሻ
አዲስ አበባ
ቅርታ እስኪ አንዴ ድጋሚ ንገረኝ። ለወገን ወዳጄ ነው።
አ፣
ስልክ hello ስልሳ ዘጠኝ ስልሳ ዘጠኝ ስልሳ ዘጠኝ ዜሮ አንድ ዜሮ አንድ ሀምሳ አንድ ሀምሳ አንድ ሰላሳ ስድስት ሰላሳ ስድስት አ፣ መታደግ የሚፈልጉ ስምንት ሰዓት ነው።
አ፣ ስምንት ሰዓት
እሺ ብዛት
አራት
ቤተሰብ ናችሁ?
አይ ጓደኞቼ ናቸው።
እሺ እ፣ CMC Economic Association ህንፃ ነው።
okay እሺ።
እሺ ስለደወሉ እናመሰግናለን። ቲኬቱን አስቀድሞ መጥተው ያገኙታል። ከዚያው ስንት ስንት ሰዓት እ፣ መድረስ ይኖርብኛል አሁን እዛ?
ከአራት ሰዓት ጀምሮ እስከ ስምንት ሰዓት ቲኬቱ ከዚያው ቦታ ላይ ያገኙ።
okay እዛ እዛ ነው pay የምናደርገው አዎ በ cash ወይስ አ- አዎ፣ በሌላ በካሽ መጠቀም እንችላለን?
በካሽ በካሽ ነው።
አዎ።
ኦኬ ኦኬ። እሺ እሺ ታንክ እሺ፣ መልካም ቀን።
ዩ። እሺ።